ጨመርክል እስቲ ላመስግን እስቲ ላመስግን እስቲ ላመስግን እጅን ገናየሁ ውዴ ተመስገን ውዴ ተመስገን ውዴ ተመስገን እድሜን ጨመርክል እስቲ ላመስግን እስቲ ላመስግን እስቲ ላመስግን እጅን ገናየሁ ውዴ ተመስገን ውዴ ተመስገን ውዴ ተመስገን ባንተ ነው በሕይወት መኖሬ ስንቱን ውጣ ውረድ በጸጋ ተሻገሬ ባንተ ነው በሕይወት መኖሬ ስንቱን ውጣ ውረድ በጸጋ ተሻገሬ ትዝ ሲለኝ ያሳለፍከኝ ሁሉ ያሳለፍከኝ ሁሉ ላመልክህ ልዘምር እነሳሳለሁኝ እነሳሳለሁኝ ይኸው አለሁኝ አለሁኝ በሕይወት አለሁኝ በሕይወት እከተለውኛል ቸርነት በጎነት ቸርነት በጎነት እድሜን ጨመርክል እስቲ ላመስግን እስቲ ላመስግን እስቲ ላመስግን እጅን ገናየሁ ውዴ ተመስገን ውዴ ተመስገን ውዴ ተመስገን እድሜን ጨመርክል እስቲ ላመስግን እስቲ ላመስግን እስቲ ላመስግን እጅን ገናየሁ ውዴ ተመስገን ወዴ ተመስገን ወዴ ተመስገን ባንተ ነው በሕይወት መኖሬ ስንቱን ውጣ ውረድ በጸጋ ተሻገሬ ባንተ ነው በሕይወት መኖሬ ስንቱን ውጣ ውረድ በጸጋ ተሻገሬ ኢየሱስ ያሳለፍከኝ ብዙ ነው ታሪኬ ብዙ ነው ታሪኬ እኔ ተናግሬው አልጨርሰ ተረኬ አልጨርሰ ተረኬ እንዳው ስለ ሁሉ ተወደስ ልበል ተወደስ ልበል ዝማሬን ጨምሬ ከፍ ከፍ ላድርግ ከፍ ከፍ ላድርግ አቤት በጎነት አቤት በጎነት እዚህ አደረስከኝ እንዲህ ተሸክመኝ ዛሬ የደስታ እንባ አይኔን ሞልቶታል። ባመልክ ባመልክ መቼ ይበዛብሃል ለኔ ለኔ ለኔ ጉልበት ሆንከኝ ለኔ ኢየሱስ የጉልበት ሆንከኝ ለኔ ለኔ ለኔ ሞገስ ሆንከ ለኔ ኢየሱስ ሞገስ ሆንከ ለኔ ለኔ ለኔ ጉልበት ሆንከ ለኔ ኢየሱስ የጉልበት ሆንከ ለኔ ለኔ ለኔ ሞገስ ሆንከ ለኔ ኢየሱስ ሞገስ ሆንከ ኢየሱስ ጉልበት ሆንከኝ አምላኬ ሞገስ ሆንከኝ ኢየሱስ ጉልበት ሆንከኝ አምላኬ ሞገስ ሆንከኝ ኢየሱስ ጉልበት ሆንከኝ አምላኬ ሞገስ ሆንከኝ ኢየሱስ ጉልበት ሆንከኝ አምላኬ ሞገስ ሆንከኝ አቤት በጎነት አቤት በጎነት እዚህ አደረስከኝ እንዲህ ተሸክመኝ ዛሬ የደስታ እንባ አይኔን ሞልቶታል። ባመልክ ባመልክ መቼ ይበዛብሃል ለኔ ለኔ ለኔ ጉልበት ሆንከኝ ለኔ ኢየሱስ የጉልበት ሆንከኝ ለኔ ለኔ ለኔ ሞገስ ሆንከኝ ለኔ ኢየሱስ ሞገስ ሆንከኝ ለኔ ለኔ ለኔ ጉልበት ሆንከኝ ለኔ ኢየሱስ የጉልበት ሆንከኝ ለኔ ለኔ ለኔ ሞገስ ሆንከኝ ለኔ ኢየሱስ የሞገስ ሆንከኝ ኢየሱስ ጉልበት ሆንከኝ አምላኬ ሞገስ ሆንከኝ ኢየሱስ ጉልበት ሆንከኝ አምላኬ ሞገስ ሆንከኝ ኢየሱስ ጉልበት ሆንከኝ አምላኬ ሞገስ ሆንከኝ ኢየሱስ ጉልበት ሆንከኝ አምላኬ ሞገስ ሆንከኝ